Hello
ሰላም ሄሎ።
ጤና ይስጥልኝ። Hello ጤና ይስጥልኝ።
ስለ mobile and computer maintenance ነው?
አዎ አዎ እሺ እኔ ስሜ ሀሩን ይባላል። የምደውለው ከ We Plus Solution ነበረ።
እሺ ሰውኛ መተግበሪያ ወይም application ነበረ develop ያደረግነው እና እናንተም ድርጅታችሁን እዛ ላይ በማስመዝገብ በነጻ ማስተዋወቅ ትችላላችሁ። እ፣ እኛ ከእናንተ የምንቀበለው ምንም አይነት fee የለም። ከ user ኦች የምንጠቀመው እ፣ የምንቀበለው ምንም አይነት ክፍያ አይኖርም። so ከእናንተ የሚጠበቀው application ኑን download በማድረግ ከ Play Store እና ወይ ከአ- ከ App Store ላይ አዎ።
የእናንተን service ስልካችሁንና አድራሻችሁን አስቀምጣችሁ ማስተዋወቅ ብቻ ነው ማለት ነው።
ምንድን ነው አልሽ?
We Plus Solution
V Plus We Solution Plus Solution yeah V V ነው አይደል?
We We not V W E እሺ W E yeah Plus እሺ።
spell አድርጋችሁ Plus solution ብሎ solution።
ይመጣል። yeah እሺ።
እና pro- እና provider እና user አለው። application ኑን ስታወርዱ user ን እንደ ማንኛውም ተጠቃሚ register አድርጋችሁ ማ- እ፣ ከ- የእናንተን service ጨምሮ ሰላሳ አምስት ሌሎች service ኦች ስላሉ እነሱን መጠቀም ይችላሉ። እናንተ ደግሞ service ስለምትሰጡ provider ስለሆናችሁ provider ላይ ገብታችሁ የእናንተን እ፣ አድራሻና የእናንተን እ፣ አገልግሎት ማስታወቅ ትችላላችሁ ማለት ነው።
ጥሩ አስገባው በጣም ወደነዋል።
አሪፍ ነው አይደል?
አዎ እናመሰግናለን። አዎ እሺ።
ስለዚህ እ፣ link ኡን እልካለሁ ወይንም እናንተ ላኪልኝ።
download ላኪልኝ።
አድርጋችሁ። እሺ፣ እሺ፣ አሁን ላኪልኝና እሺ።
አሪፍ እሺ። እናመሰግናለን። መልካም ቀን።
ነው